Hello አቤት።
ወይ ተሲ ልክ ነኝ?
አዎ ማሊባባ መኪና መሸጫ ነው።
Wow እሺ። እንትን የሆነ five L ላይ አይቼ ነበር።
እሺ እንትናችሁ ላይ ደቡብ ህዝቦች የሚል ስንት ነው ዋጋው?
ደቡቡ ታሽጧል አባ።
እሺ ዶልፊን ምናምን የለሽም ሌላ? ዶልፊን ወይ- ሁለት ሞዴል አለን።
እ? እ?
ሁለት ሺህ ሁለት five L አለን።
ስንት ነው ዋጋው?
አንድ ከስድስት አንድ ሚሊዮን ስድስት መቶ
እሺ፣ ደውላለሁ በቃ።